ስለ ማመልከቻዎ ሁኔታ ለመጠየቅ እባክዎ ሁለትን ይጫኑ። ስለ ፓስፖርት እርዳታ አገልግሎታችን መረጃ ለማግኘት እባክዎ ሶስትን ይጫኑ። ስለምንሰጣቸው አገልግሎቶች ለማወቅ እባክዎ አራትን ይጫኑ። የውጭ ሀገር የትምህርት ዕድል የምንሰጥባቸውን ሀገሮች ለማወቅ እባክዎ አምስትን ይጫኑ። ለማመልከቻዎ የሚያስፈልጉትን ሰነዶች ለማግኘት እባክዎ ስድስትን ይጫኑ። ስለ እንግሊዘኛ የብቃት ፈተናዎች SAT እና GMAT መረጃን ለማግኘት እባክዎ ሰባትን ይጫኑ። ስለ ቪዛ ድጋፍ፣ የቀጠሮ መርሃ ግብር፣ የቃለ መጠይቅ ስልጠና እና የኤምባሲ ቅጾችን በተመለከተ ዝርዝር መረጃን ለማግኘት እባክዎ ስምንትን ይጫኑ። ለቢሮ አድራሻችንና ለደንበኛ ድጋፍ ዜሮን ይጫኑ። በድጋሚ ለማዳመጥ እባክዎ ዘጠኝን ይጫኑ። ወደ ዋናው ማውጫ ለመመለስ እባክዎ አስራ አንድን ይጫኑ።